አቤት hello hello
አቤት አይሰማም?
ይሰማኛል።
እሺ ምን ነበር? ምን ልርዳው?
agent ነኝ። ቴ- ቴሌግራም ላይ message ልኬያለሁ። አላየሽም፣ አልገባሽም። ለራሱ ማን ልበል? ይቅርታ ከብ- ከበደ
ከበደ።
አዎ፣
እሺ ከበደ ምን ነበር?
እንትኑ match አልሆነም። odd ኡ ቴሌቪዥን ላይ አንድ አይነት አይደለም።
አዎ፣ odd ኡ match አልሆነም። ኮምፒውተር ላይ እና እንትን ላይ ያለው የቲቪው እና የኮምፒውተሩ አንድ አይነት አይደለም።
አዎ፣ አዎ፣ አዎ።
እሺ እሺ እሺ ከበደ እዛ ላይ እንመልስልሃለን። እሺ
እሺ ቴሌግራም ላይ ግቢ።
እሺ እሺ